ጤና ይስጥልን ዋሽንግተን እማ ደውለን ነበረ አምቡላንስ ይላክላቸዋል ተብሎ እስካሁን አልተደረገም። ልጆቹም ደውለው ነበረ ግን አልመጡም።
ደውለውላችኋል ግን አዎ ሂሳብ ምናምን አውርቷችኋል?
አዎ
በቃ እንደዛ ከሆነ ወይ እየመጡ ነው የሚሆነው።
ረጅም ሰዓት ስንደውል ደግሞ ስልክ አያነሱ
እሺ ወይ እነሱን ደውላችሁ ጠይቋቸዋ።
እኮ እነሱ ጋር መልሰን ስንደውል ስልክ አያነሱ አያነሱም? እሺ እስቲ መውጣቱን ጠይቃቸው አምቡላንስ እሺ